እንደምትዩ hello
Hello፣ ሰላም፣ እንዴት ዋሉ?
አሁን ደህና ይመስገን።
አለን እግዚአብሔር ይመስገን።
ይሄ እንትን ልጠይቆት ነበርኩት።
ምን?
Hello፣ Hello፣ ይሰማኛል፣
Hello፣ ይሰማል፣ ይሰማል። አይሰማውትም?
አይሰማኛል። እንትን ልጠይቅሽ ነበርኩት።
እሺ፣ ይቻላል።
ይሄ ውጌሻ ተመርታው እንዲ ማለት ተጀምሯል።
ለመመዝገብ ፈልገው ነው?
አዎ፣ እሺ፣ ይቻላል። የኦንላይን ነው ወይስ የአካል መማር የሚፈልጉት?
እሺ። በአካል አካል ነው ግን አሁን እኔ ከአዲስ አበባ ውጭ ነው ያለ። አሁን ማምጣት ፈልጌ ያለው እንዴት ነው? መች ነው የምጀምረው? አዲስ እንትኑ
እንዴት ነው ያለው? ታዲያ ይቅርታ፣ ድምፅ ውስጥ ከኋላ ድምፅ አለ መሰለኝ።
አሁንስ? እሺ፣
ይሰማል። ምን አሉ?
ክፍያው ስንት ነው?
እሺ፣
ስንት ነው ክፍያው?
ስሞትም አልበል አካል መዝግብና ያለውን information ይነግሮታለሁ።
እ ስምኦን
ስምኦን ማለት
ሰላም
ቆይ አንዴ ይቅርታ ይጠብቁኝ። ሄሎ
ሄሎ
እሺ፣ ስምኦን ማን አሉኝ? አባት ስም
ሰላም
ሰላሙ።
አ
ስልክ ልውሰድ።
ይኸኛው ይኸኛው ነው ሰጂ ዜሮ ዘጠኝ
አርባ ሁለት እሺ፣
ሰላሳ ዘጠኝ እሺ፣
ዘጠና ዘጠኝ እሺ፣
ዜሮ ሰባት
ዜሮ ሰባት አ
አርባ ሁለት ሰላሳ ዘጠኝ ዘጠና ዘጠኝ ዜሮ ሰባት አይደል?
አ
እሺ፣ አድራሻ የት ነው?
አድራሻ ሆሳና ሆሳና።
አ
ማስታወቂያው ምን ላይ ነው ያዩት?
አ እንትን አ አየሁት። አሁን አዲስ አበባ ወደ ልመጣ ስላሰብኩት እኮ ነው።
ምን ላይ ነው ያዩት? ማስታወቂያው ምን ላይ ነው ያዩት?
ዩቱብ ላይ ነው ያየሁት።
ዩቲዩብ ላይ። እሺ፣ በአካል በኦንላይን ነው መማር የሚፈልጉት?
እሺ በኦንላይንም ነው።
እሺ፣ ኮርሱ የሶስት ወር ኮርስ ነው። ይሰማል አይደል? ስሙ አ
ኮርሱ የሶስት ወር ኮርስ ነው። ለሶስት ተከታታይ ቀናቶች ኮሜዲያን እሸቱ የሚያስተምረውን ቪዲዮ link እኛ እንልካለን።
እሺ እርስዎ ማየት ከጀመሩበት ሰዓት ጀምሮ ቪዲዮ ለ24 ሰዓት ያገለግላል። ከዛ በኋላ ሊንኩ ይጠፋል ማለት ነው። በትምህርቱ ላይ ያላላችሁ ጥያቄ ከኮሜዲያን እሸቱ ጋር Google meeting ይዘጋጃል። በ Google meeting ጥያቄያችሁን ማቅረብ ትችላላችሁ ማለት ነው።
እሺ ክፍያው እንዴት ስንት ነው?
እሺ መጋቢት 16 ነው class የሚጀመረው እስከ እ።
መጋቢት ሁለት ድረስ 34% discount አላቸው የኦንላይን ተማሪዎች። የአንድ credit እሺ።
hour ዋጋ 750 ነው። 750 በ20 credit hour ክፍያችን 15 ሺህ ነው። ነገር ግን እስከ ሰኞ ድረስ 34% discount አላችሁ። ክፍያው 10 ሺህ ብር ነው ማለት ነው
በሶስት ወር ለሶስት ወር ኮርስ። አዎ
እሺ በአካል ሲሆንስ?
በአካል ከሆነ ትምህርት የሚጀመረው መጋቢት ሁለት ነው።
እሺ ሰኞ፣ ሮብ፣ አርብ ካልሆነ ማክሰኞ፣ ሐሙስ፣ ቅዳሜ ኮሜዲያን እሸቱ ነው የሚያስተምረው። ከአስራ አንድ እሺ።
ተኩል እስከ አንድ ተኩል ድረስ ትምህርት ይኖራል ማለት ነው።
እሺ ክፍያው ስንት ነው? በአካል እሺ ክፍያው እ፣ የአንድ credit hour ዋጋ
አ፣ ሰባት መቶ ሀምሳ ነው።
እሺ ለሀያ credit hour አስራ አምስት ሺህ ይመጣል ማለት ነው። ትምህርት የሚሰጥበት እ፣ ቦታ አ፣ ሲኤምሲ ቅዱስ ሚካኤል ቤተክርስቲያን ኢኮኖሚክስ ባለሙያዎች ህንፃ ላይ እንገኛለን ማለት ነው።
አ፣ በቃ እሺ ጥሩ ነው።
ልመዝግቦት የትኛውን ነው የሚመርጡት?
ቆይ አ፣ እንትን ብዬ እደውልልሻለሁ።
እሺ ስለደወልን አመሰግናለን። መልካም ቀን።
እሺ እሺ